የኔ ስልክ እዛ መረጃ ማዕከል እባክዎት ምደርደሩት?
hello
ጤና ይስጥልኝ። ሄሎ
አብሮ ይስጥልኝ። ሰላም ነው?
ሰላም ነው?
አልሐምዱሊላህ።
እባክዎት ምን ልርዳዎት?
እ እ
ምን ልርዳዎት?
የበረራ መረጃ ማወቅ የበረራ መረጃ። እሺ ከየት ወደ የት ነው መውጣት የፈለጉት?
ከአዲስ አበባ ባህር ዳር ከአዲስ አበባ ባህር ዳር። አንድ ደቂቃ ልዩት። ለመቼ ነው የፈለጉት?
ለቅዳሜ ለቅዳሜ።
እም
እሺ አንድ ደቂቃ ልዩት።
እሺ
ለአንድ ሰው ነው የፈለጉት?
አዎ
አንድ ደቂቃ እሺ ቅዳሜ ጁን 29 12 ሰዓት ተነስቶ አንድ ሰዓት የሚደርስ በረራ አለን።
እሺ 12 ሰዓት ተነስቶ 12 ሰዓት 55 ተነስቶ 2 ከ5 የሚደርስ አለን። 7 ሰዓት ከ35 ተነስቶ 2 ከ45 ማን ነው? አንድ ሰዓት ከ35 ተነስቶ 8 ሰዓት ከ40 2 ሰዓት ከ45 የሚደርስ
ያው አ
ይሄ ነው።
አ እኛ ናቸው። ዋጋው ዋጋው ልንገሩት
እሺ ንገረኝ።
ዋጋ እሺ
እም?
አ ቆይ አንድ ደቂቃ ሶስት ሺ አምስት መቶ ሀያ አራት
ሶስት ሺህ አምስት መቶ ሀያ አራት አ
እ እሺ
እሺ ሌላ የሚፈልጉት መረጃ አለ?
እም የጁማ የአርብ ቀን ታይልኛለህ?
አርብ እሺ አንድ ደቂቃ እሺ
አርብ እሺ አስራ ሁለት ሰዓት ተነስቶ አንድ ሰዓት ከአርባ አምስት የሚደርስ አለ። አስራ ሁለት ሰዓት ከሀምሳ አምስት ተነስቶ ሁለት ሰዓት ከአምስት የሚደርስ አለ። አንድ ሰዓት ከሰላሳ አምስት ተነስቶ ሁለት ሰዓት ከአርባ አምስት የሚደርስ አለ። እ ዝቅተኛው ዋጋ ሶስት ሺህ አምስት መቶ ሀያ አራት ብር የአስራ ሁለት ሰዓት ከሰላሳ አምስቱ ነው።
እም
book ላድርግልዎት?
አይ እንትን ሰዓቱ አልተመቸኝም።
የስንት ሰዓት ልይ?
እኔ የምፈልገው የአምስት ሰዓት የሰባት ሰዓት ነበር።
አምስት ሰዓት ወይ ሰባት ሰዓት?
አዎ አንድ ደቂቃ ልይሎትና እሺ እሺ አርብ አርብ አምስት ሰዓት ከአርባ ተነስቶ አስ- ስድስት ሰዓት ከሀምሳ የሚደርስ አንድ በረራ አለ።
አርብ አዎ
በቃ እሱ ይሁንልኝ። ስንት ነው ዋጋው?
ሶስት ሺህ ዘጠኝ መቶ አስራ አምስት ብር።
እ
ምን አሉኝ?
እሺ በቃ
እሺ ደውሉን። አመሰግናለሁ። ሌላ መረጃ ካለ ደውሉልኝ።
እሺ እህ ትኬት ለመቁረጥስ
ለ- እዚሁ እኛ ጋር ይችላሉ መቁረጥ።
መቁረጥ ይቻላለሁ?
አዎ ማለት ልቁረጥልኝ?
እንዴት ነው ክፍያው ምናምን?
በባንክ ነው የሚከፍሉት።
በባንክ ነው የምከፍለው?
አዎ
ቴሌብር ምናምን አይደለም። mobile banking መክፈል እችላለሁ።
ቴሌ ብር ምናምን አይደለም። አዎ mobile banking አዎ።
እሺ ያርጉን ማለት ነው። ስንት ነው ያልከኝ? ስንት ሰዓት? አምስት ሰዓት ከአርባ ነው ያልከኝ?
የአርቡ አንድ ደቂቃ ቆይ። አምስት ሰዓት ከአርባ ተነስቶ ስድስት ከሀምሳ የሚደርስ እኮ በቃ የአምስት ሰዓት ከአርባውን ማለት ነው።
አዎ
እሺ እሺ
እሺ ልቁረጥልዎት?
አዎ
እሺ አንድ ደቂቃ
እሺ
ስሞትን ይነግሩኛል?
አዎ ራቢያ መሀመድ ራቢያ መሐመድ አዎ
የአያት ስም ስድ
መሀመድ ኢማም
ይማን።
ኢማም ኢማም ነው። እሺ ኢማም አይደለም።
እሺ ይማን።
አዎ እሺ